ሄሎ ሰላም ዳናችን አብሮ ይስጥልኝ።
ቤተልሔም እባላለሁ። ለቀጠሮ ተደዋውለን በሆነ ስልክ ደውለውልኝ ነበር። አሁን ሊያስል ካልሰ አልመልሳለኝ
እ የምን ነበር ሳይት ነበር
ሳይት ቢዚ ተማረክ እኔ መቼ ጠዋት ተነጋግራችሁ ነበር?
ተደውሎልኝ ነበረ። አ፣ ኦኬ። ከዛ ምን ስልክ አልሰራሉት ነው?
እ፣ የሆነ የዳይቨርስ እንትን ነው የምታወራው ወደ ሆነ ቁጥር ምን አሉ?
ትላለች። የሆነ plus በቢሮ ስልክ ተደውሎልኝ ነበር በ fixed ላይ
Okay check ላድርግና የት site ሊያዩ ነበረ?
እ፣ እንትን ምንድን ነው ስሙ ፌዴራል ፖርት ጀርባ ሜክሲኮ ወዴት?
ሜክሲኮ ሜክሲኮ እሺ እሺ check ላድርጎትና ይሄ አይደል ስልኮት መጨረሻው ዜሮ ሰባት ይደውሉልኛል። አ አዎ አዎ check ላድርግሎትና አመሰግናለሁ።